አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ እስኪ አንቺኑ ልጠይቅሽ ባንዴ ልብ ይቆርጣለሁ። አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ እስኪ አንቺኑ ልጠይቅሽ ባንዴ ልብ ይቆርጣለሁ እንዴት እንዳቃተኝ እኔን ምነው ባየሽ ተጓዥ ልቤ ደጋግሜ ብገስጸው ባሰበት ሁሌ ብሰይ ባሰበት ኤይ ኤይ እንኳን ልመለስ አንቺን እያለ ነው ባዘኑ ገባበት ማረፊያ ሳጣ ያንን ጊዜ ዞር ብዬ ሳስበው ልንለያ የቻለው ከመለያየት ሌላ አማራጭ አልነበረም ወይ እላለሁ። አማራጭ ነበር ሳስበው እኔ እምቢ አልሽ እንጂ እምቢ ስል እኔ እንዲህ ላትረሽኝ ላይረሳሽ ጎኔ ላይረሳሽ እርሳት ይሉኛል ገባ አድርጌ አንቺን ለመርሳት ሊያልቻልኩኝ እርሳት ይሉኛል ወሬ አይደበቅ አንቺን ጨክንሽ አልረሳሽኝም ፍቅሬ አልተውሽኝም እርሳት ይሉኛል ታዲያ ካቃተው ልባችን መቁረጥ ብንወስን እርሳት ይሉኛል ባለማስተዋል የሆነ ስህተት ሳንሰራ አንቀርም ያናላየን አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ እስኪ አንቺኑ ልጠይቅሽ አንዴ ልብ ይቆርጣለሁ እንዴት እንዳቃተኝ እኔን ምነው ባየሽ ወደ ጊዜው እያየነው ገሰገስን እንደ ቀልድ እድሜ ሜደን እንደ ቀልድ ኤይ ኤይ ስንት ትዝታ ማየት ስንችል ስንት ፍቅር መዋደድ አልሆነኝ እኔ አንቺም ቢኸው ካልተለየሽ ከጭንቀት ወይ ካልሻሸሽ ከጭንቀት ኦ ይቅር ለእግዚአብሔር ብንባባል እስኪ የምንነበረበት ያረፈደም አሁንም የኔ በእግዜሩ መንገድ እንሂድ በወኔ በአንቺም ተይው በይተኩት እኔ በይተኩት እርሳት ይሉኛል እኔ አመኛለሁ ያኔ ማጥፋቴ አሁን ገብቶኛል እርሳት ይሉኛል ከበቂ በላይ አንቺም ማጣቴ አስተምሮኛል ብዙ አሳይቶኛል እርሳት ይሉኛል መቼም ከስህተት የጸዳ የለም ስህተት ሰርተናል እርሳት ይሉኛል ታዲያ ካለፈው ፍሬ ብንማር ቆይ ምን ይለናል ፍቅር ይሻለናል